ጊዮርጊስ ፍርድ ቤት አለ የሚመጣው?
hello hello ያብ ወይ እ ወደ ገርጂ ቲፒኦ ምናምን ቆየብን እያሉ ነው።
ወጥቷል፣ ሁሉም ወጥቷል።
ሁሉም ወጥተዋል። የመሲ እንዴት ሆነ? የፒያሳዎቹ መሲ- ናቸው የያዙት?
አዎ ቄራ ያልኩ
አዎ አዎ፣ ፒያሳ ነው የያዙ ይዞት ሄዱ።
እኮ በዛው ነው ይዘውላት የሚሄዱት። ታዲያ ቄራ
እስቲ ስልኩን ስጪውና ትደውልለት እንዲወስድላት ወይ ነግረዋል። ዛሬ driver ትዳነች driver ኡ ማን ነው? ሜክሲኮ ቄራ ነው ያለች ሸምሱ ነው ሸምሱ ነው ሸምሱ።
እንዲወስድላት ነግረዋል።
ነገረው እሺ፣ አንተ ያው እሺ ስልኩን ስጫው።
የሸምሱን እሺ